እየጠረኩ
Hello ጤና ይስጥልኝ።
አብሮ ይስጥልን።
እንዴት ኖት? ሰላም ነው?
እግዚአብሔር ይመስገን።
ከ Flintstone Homes ነበር ምደውሎት።
እ እ ከ Flintstone Homes ነበር ምደውሎት።
ከየት?
ከፍሊንግስቶን ሆምስ እሺ፣ ምን ልታዘዝ?
ዛሬ ቢሮ ብቅ እላለሁ ብሎኝ ነበረ። ብቅ አሉ እንዴ?
ተሳስተሃል። ማን ጋር ብለህ ነው አባ?
Okay። Flintstone Homes ከዚህ በፊት አልደወሉም?
አልደወልኩም አባዬ።
እሺ።
እሺ፣ እሺ።
ስለ Flintstone Homes መረጃ አለዎት እንዴ?
የለኝም አባዬ።
የአክሲዮን ሽያጭ ጀምሮ ነበረ። ካልሰሙ በዚሁ አጋጣሚ ልንገሩት።
አይ ችግር የለውም አባ።
እሺ